ታውቀዋለህ አንተ?
ጤና ይስጥልኝ። ከበረራ መረጃ ማዕከል እባክዎን ነበር።
ምንድን ነው ጠቅላላ ዜናዎችን ነበር የማውቃቸው።
Hello፣ ጤና ይስጥልኝ።
Hello Hello፣ ጤና ይስጥልኝ።
በዘመናዊ አ፣ ማን ነው?
እግዚአብሔር ይመስገን።
አ፣ በረራ በእንትን አይቼ
እሺ፣ ምን ልርዳዎት?
ለምን እዚህ ለዘመን ከባህር ዳር አዲስ አበባ ለመቼ ነው ለመቼ ነው የፈለጉት?
እ? ለቅዳሜ ነበረ
ለቅዳሜ
እ፣ የአንድ ሰው ነው።
የአንድ ሰው አዎ።
ቅዳሜ አራት ሰዓት ከሀያ አምስት አምስት ሰዓት ከአርባ አምስት ሰዓት ከሀምሳ ሰባት ሰዓት ከሀያ ስምንት ሰዓት ከሀያ አምስት ዘጠኝ ሰዓት ከአርባ ከዛ ከሰዓት አስር ሰዓት ከሀያ አስራ አንድ ሰዓት ከሀያ አምስት አለ። የትኛውን ላድርግልዎ?
በአራት ሰዓቱ ይሁን
አራት ሰዓቱ አም- አራት ሺህ አምስት መቶ አራት ሺህ ስምንት መቶ አስራ ዘጠኝ ብር ነው።
አራት ሺ ስምንት መቶ አስራ ዘጠኝ ብር
እሺ፣ አራት ሺ ስምንት መቶ ሀምሳ አራት ሺ። እሺ፣ ኖት
እሺ፣ አዎ ይሁን።
የመንገደኛ ስም ማን ልበል?
አብርሃም ስንዴው አብርሃም ስንዴው እ፣
ስንዴው አዎ የአያት ስም
አለባቸው አለባቸው።
አዎ እስ ቴሌግራም ይጠቀማሉ በዚህ ስልክ?
ቴሌግራም እንኳን የለም።
ሌላ ቴሌግራም የሚጠቀሙበት ስልክ ይኖራል?
ሌላ አለ አንተ ላይ አለ ሌላ እሺ እሱን ቴሌግራም የሚጠቀሙበትን ይንገሩኝና እም መክፈያ አማራጮቹን እሱ ላይ ልክሎታለሁ። ለመክፈል ያሉት ሁለት ሰዓት ነው። በሁለት ሰዓት ውስጥ ይክፈሉ።
እሺ ለመክፈል ለመክፈል ሁለት ሰዓት ነው ያለው። ከዛ የከፈሉበትን ደረሰኝ ፎቶ አንስተው ቴሌግራም ላይ ላኩልኝ።
እሺ
እሺ የሚጠቀሙበትን ቁጥር ይነግሩኛል?
እ፣ ሰላሳ ሰባት ሰላሳ ሰባት
ማን ነው ሰላሳ ሰላሳ ሰባት ነው ይቅርታ ዜሮ ዘጠኝ ሰላሳ ሰላሳ ሰባት ሰላሳ ሰባት ሰላሳ ሁለት ሰላሳ ሁለት ሰማንያ ሰማንያ
አዎ እሺ አሁን እልክሎታለሁ። ገብተው ይዩት።
እሺ እሺ እናመሰግናለን እሺ ከደወሉ መልካም ጊዜ እሺ እናመሰግናለን እሺ